ጤና ይስጥልን።
ጤና ይስጥልኝ።
ቤዛዊት እባላለሁ ከ ArifPay የምደውልልዎት ሮካል Technologies ነው አዎ አዎ
የደወልንልዎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ የ ArifPay ሶስት ዜሮ ዝግጅት አለ። እዛ ዝግጅት ላይ እርስዎን ለመጋበዝ ነበር። ዝግጅታችን ArifPay በሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ነው። ሰዓቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን። እሺ፣ ደንበኛችን መገኘት እንደሚችሉ ማረጋገጫ ማግኘት እንችላለን። ይመቾታል?
ለመቼ ነው ያልሽኝ?
ታህሳስ ሶስት ወይም ደግሞ December አስራ ሁለት
እሺ እችላለሁ። አሳውቅሻለሁ። ደውዬ አሳውቃለሁ።
እሺ፣ ጊዜዎትን ሰጥተው ስላደመጡ እናመሰግናለን። መልካም ቀን ይሁንልዎት።